ሰላም ጤና ይስጥልኝ። Best Bet ቤቴ ነው የምንረዳው።
ከቴሌ ብር ወደዚህ ልኬ ነበር አልመደበም።
message ኡን ቴሌግራም ላይ ልከህልናል? message ኡን ቴሌግራም ላይ አሳውቀህናል?
message ኡን አዎ
አሁን ነው እኮ እንትን ያልኩት።
አዎ ተቀናሽ ሲሆን message ይልክልህ የለ?
ከየቴሌ ብሬ አዎ እሱም አዎ።
message ቴሌግራም ላይ ላክልን እና ከ Best Bet ስልክህ ጋር check እናደርገዋለን።
ቴሌግራም በምንድን ነው የምልከው?
ዜሮ ዘጠኝ ዜሮ ሶስት
ዜሮ ዘጠኝ ዜሮ ሶስት አርባ አራት ሰላሳ ሰባት አርባ ሰባት አርባ አራት ሰላሳ ሰባት አርባ ሰባት
አርባ ሰባት ምን በዚህ ምን ላድርግ?
ከቴሌ ብር ተቀናሽ ሲሆን የገባልህን message ላክልኝ ቴሌግራም ቴሌግራም ላይ screenshot አድርጌ አዎ
እሺ እሺ እሺ